ሄሎ ወይተ ሾመ እንዴት ነህ?
እግዚአብሔር ይመስገን።
ሺህ በርገር ሄሎ።
ሰጡ እ?
ወይ Happy Burger Happy Burger ሰጡ?
ይኸው ገና አሁን ነው የሰጡኝ። እሱ
እሺ ቀደም ብለን አለፈው መሆኑ እንኳን ራት አልቦታል።
አዎ ተቃራኒ order ይዤ ነው ለዛ ነው
እሺ ታዲያ አታሳውቁ ነበር bot ላይ እንዲያስወጡልን እ?
እንዲያስወጡልን እ, bot ላይ አስገብቶብኝ ነው እንጂ እኮ አውቄ ሳይሆን አስገብቶብኝ ነው እኮ ተቃራኒ order እዛ ማን እንደሆነ አላወቅኩም። ከሀያ ሁለት እንትን ይገ- አስገብቶብኝ በቃ ምንም ማድረግ ስለማልችል እየሰሩት
እሺ አይ፣ ጥሩ።
እ?
እሺ እሺ ጥሩ